ሄሎ ጤና ይስጥልኝ። ቀደም ኢንተርቪስት አብሮ ይስጥልን እህል ነበረ ከአሸር ቆርደን ጋር ሽማዬ ነኝ።
እሺ ይንገሩኝ።
አስራ ሁለት አስራ ስምንት
ሄሎ
አይሰማም። አስራ ሁለት አስራ ስምንት እሺ
አርባ ሁለት አርባ ሁለት
አስራ ሁለት አስራ ስምንት አርባ ሁለት አርባ ሁለት
አርባ ሁለት አርባ ሁለት ተቋርጦ ተጫዋች ሽጉርት
እሺ ሀያ አራት ሰዓት ሲሞላው ይታረማል ቀሪው ጨዋታ።
ስንት ሰዓት ሲሞላ ሀያ አራት ሰዓት ሲሞላው ጨዋታው።
እሱ ብቻ ነው የቀራ አዎ አዎ። እሺ መልካም ቀን።